ሄሎ ጤና ይስጥልን ችብችብ
አብረሽጥልን አብሮ ይቅርታ፣ ቅድም ተደውሎ ነበር። አንድ ሰዓት ነው እንዲሆን ነው።
እሻው ከችብችብ ነበረ ኦርደር አድርገን መጣ አይተም ነበሩት አዎ ምን ነበር ይቅርታ
ሽንኩርት ሽንኩርት እሺ የት ነበር ሎኬሽኑ
አቃቂ
አቃቂ እም፣
መች ነበር አቃቂ።
ኦርደር ያደረጉት
እ፣ ሮብ ነው ሮብ ዕለት አዎ።
ሮብ ዕለት እሺ ዛሬ ተደውሎሎት ነበረ አዎ፣ driver ኦች በዚህ በዚህ ነው የደወለሎት እንጂ driver ኦች አዎ።
አልደወሉ አይ አልደወሉም። ዓርብ ዕለት ደውለን ነበር እኛ እዛ ስራ ቦታ ሆነን ስለነበር ያዘዝነው ቅዳሜና እሑድ ደግሞ አንገባም እና ሰኞ ከቻላችሁ ነው ብለን ጠይቀናቸው ነበር።
እሺ ስለዚህ አቃቂ ነው አይደል ያሉ አዎ location አዎ።
እሺ ነገ እንልካለን ይቅርታ በጣም እሺ መልስ ነው።
እሺ እናመሰግናለን መልካም እሺ